Hello
ጤና ይስጥልኝ።
አብሮ ይስጥልኝ።
ጤና ይስጥልኝ።
አቤት።
ከ ArifPay ነው የምደውለው። ደንበኛችን ደውለው መስመር ተቋረጠ።
አ አ
እሺ ምን እያሉኝ ነበር? ይቅርታ
አይ ብር አል አልገባም ነበረ ሰው የነበረው እኛ ጋር አ ቴሌግራም ሰራጅ
ልከውልናል።
አ አቶ ደጉ አለም ተፍ- ተረፈ ነው።
አ አ
እሺ አንዴ መስመር ላይ ጠብቁኝ። ያየውሉት ነው።
እሺ እሺ እሺ።
ደንበኛችን ከ CBE ብር ላይ እንደገባሉት ነው የሚያሳየው። ስምንት መቶ ብር ነው ስምንት መቶ ብሩ የላኩልን እና ሺህ ስክሪንሾት ላይ አምስት መቶ ብር ሺህ አምስት መቶ ብር
ስለዚህ ያልገባሉት ሺ አምስት መቶ ብር ነው።
ሺህ አምስት መቶም ስምንት መቶ ስምንት መቶ ብርም አልገባም።
ደንበኛችን CBE ብር screenshot ን ሲልኩልን እንደገባሉት ነው የሚያሳየው። በ ArifPay በኩል ሰባት መቶ ሰማንያ ብር ገብቶሉ እኮ የለም እዚህ ላይ የለም እኮ ነው የምልህ። እኔ ጋር የለም አልደረሰም።
text ኡ ገብቶሎት ግን ደግሞ አልገባሎትም CBE ብር ላይ።
አ
እሺ እንደዛ ከሆነ ደንበኛችን CBE ብር wallet ኦትን check አድርገው ካልገባሉት CBE ብርን ነው የሚያናግሩት። ምክንያቱም እንደገባሉት ነው የሚያሳየው። text ም የለም።
ተልኮሎታል CBE ብር
እ የለም ከ CBE ብር ላይ ተልኮሎታል አይደለ? ከ ArifPay ሰባ መሳሪያ ብር ገብቷል።
እንደገባሎት
ገባል። ግን እኔ ምንም ነገር አላ አላ እንትን ላስተላልፈው ሰባም
እሺ የሚያስደት ሲቢኢ ብር ገባ ያልክቱት ይደውል እ አዎ። አምስት መቶ ብር ቴክስት ገብተውሎት ነበር ወይስ የሱ አልገባም?
አምስት መቶ ብር ብሩ ወደ ሲቢ ብር ገብቷል። ከዛ በኋላ ነው ያጣሁት።
ሲቢኢ ብር እናቁ እ ሄሎ